ሄሎ
አቤት ሰላም ጠይቅልን። ቴሌቪዥን
አብሪልን ያላጋሽ የተቋረጠብኝ
የቴሌቪዥን ጌም ደንበኛ ከሆኑ በየቀኑ ትኬት ስለሚ- ትኬት ስለሚገባለት ነው። በሚገባለው ትኬት ጌሞችን መጫወት።
አይ እዛ ተጠቃሚ አይደለሁም።
እሺ፣ ስለዚህ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ስድስት ቁጥር ላይ ለማቋረጥ የሚላለ እሱ ብቻ ነው።
ስንት ስንት ኮከብ ዘጠኝ ሰማንያ አምስት መሰላል
እሺ።
እሺ።